hello አሎ
hello
አቤት።
እ ደውሎ ነበር ፕሪንስቶን ሆምስ።
አዎ ደውዬ ነበር። አዎ ደውዬ ነበር።
እሺ እንትን አክሲዮን መግዛት ፈልግ ነበረ። እም፣ እሺ ይቻላል። የት አካባቢ ነው ያለው?
ኮምቦልቻ
አ፣ እዛ ከሆን በባንክ መግዛት ይችላሉ።
እ፣ ማን ባንክ ነበር የሚያሳትፈው?
ንግድ ባንክ አለ፣ ኦሮሚያ ባንክ፣
ንግድ ሁሉም ባንክ ባንክ እና ላይ አለ።
ኦሮሚያ ግን ባንክ።
ገና ብዙ መረጃ ስላልደረሳቸው እ፣ ወይም ሴቶች እንዲያናግረው ትላርክ።
እሺ እ፣ እ- እሺ መስፈርቱን አሁን መነሻ በስንት ነው አሁን የሚያሳትፈው?
ሰባት መቶ ሀምሳ እ?
አንዱ ነው ሰባት መቶ ሀምሳ
ሰባት መቶ ሀምሳ አ፣
እሺ እሺ እሺ ማለት ነው።
ሰይድ ሰይድ መር እሺ ምን ላይ ነበር ማስታወቂያችን የሰሙት?
በቲቪ ነበር የሰማሁት ማታ። በአጋጣሚ እንትን ስለው ነው ሞከ- የሞከርኩት። አሁን ተደውሎልኝ በሌላ ስልክ እ፣ ሰማንያ አንድ ሰማንያ ስምንት ደውሎ ነበር ምናምን ሲለኝ አሁን መልሼ እንደገና check አድርጌ ማታ ነበር የሞከርኩት እና ሲመለስልኝ፣ አሁን ስ- ስደውል ደግሞ አንቺ እንትን አልሽኝ መለስሽልኝ ስሞክር፣ እሺ፣ እሺ።
እነዛ ነው